ጤና ይስጥልኝ የኢትዮጵያን ኢቲኤስ የጥሪ ማዕከል እባክዎ ምን ልርዳዎት?
ይቅርታ ሰላም ከሽሬ አስራ አንድ ሰዓት የተነሳ plane ስንት ሰዓት እንደሚያርፍ ለማወቅ ፈልጌ ነበር።
እሺ እሺ፣ ይቻላል። ከሽሬ ወደ አዲስ አበባ የዛሬ ነው አዎ አሁን አስራ አንድ ተኩል ላይ
አስራ አንድ ተኩል የተነሳው። እሺ እሺ፣ አንድ ደቂቃ ይስጡኝ፣ check ላድርግልዎት። ሄሎ
ያ በጣም ይቅርታ መስመር ላይ ስላስጠበቅኩ ስለጠበቁኝ አመሰግናለሁ። ትንሽ late አድርጎ ነው የተነሳው። አስራ አንድ ሰዓት ተኩል ላይ ነው የተነሳው። አንድ ሰዓት ላይ ነው አዲስ አበባ የሚደርሰው። እሺ
እሺ፣ አመሰግናለሁ።
ምንም አይደለም። ሌላ ምረዳውት ነገር አለ?
የለም። thank you ስለደወሉ እጅግ እናመሰግናለን። መልካም ጊዜ ነው።